አካባቢ እናስታውሰዋለን። አሁን ያንኑ ነገር ግን-
ግን አይደለም ከዚህ ውጭ ጠዋት ልናናገረው ነበር። ከዛ ተከሳት ሄሎ ሄሎ ሰላም ጤና ይስጥልን።
አብረሽ ጋር እ፣ ከቺፕቺፕ ነበረ የምደውሉት።
እሺ የ- ትናንት ያዘዙት እቃ ነበረ።
ነበረ አዎ ዛሬ መቀ- መድረስ ስላልቻለ መኪና ተበላሽቶብን ነገ መረከብ ይችላሉ?
አዎ አይዘው ወደዚህ የሚመጣ መኪና ሁሉ የተበላሸ ነው እንደምትመድቡት
አጋጣሚ ነው። ይቅርታ በጣም አይ ተደጋገመብኝ ለእኔ ችግር የለውም ይችላል ነገር መቀበል እችላለሁ እሺ፣ ይቅርታ በጣም ነገ ይመጣሉ።
እሺ አመሰግናለሁ እሺ እናመሰግናለን።